አብረሽ ጸለይ
ሄሎ ሄሎ
hello hello
ጫጫታ ነው ያለበት ቦታ መሰለኝ። አንዴ ወጥተው ያወሩና ከመስገበቱ
ምንድን
ከኢትዮ መቶ ሰላሳ ነበር የምደውልበት የምደውልና ጫጫታው ጫጫታ ውስጥ ነው ያሉት። አንዴ ወጥተው ያወሩና ከቻለ
እሺ አቤት እሺ
ኢትዮ መቶ ሰላሳ ይጠቀማሉ አይደለ?
አ አ
ኢትዮ መቶ ሰላሳ text አልገባለትም ታዲያ
ገብቷል ገብቷል ምክንያቱም አለበት
ይሁን ዮናስ
አ አለማየሁ እሺ ዮናስ አለማየሁ
እሺ
የት አካባቢ ነው የሚኖሩት?
እኔ ወደ እዚህ ሰባተኛ
የት ነው ሰባተኛ?
ወደ አዲስ ከተማ ማለት
አዲስ አበባ ነው?
አ አዲስ አበባ እሺ አሁን በምነግሮት የቴሌግራም username። SIM የወጣው በእርሶ ስም ነው?
እ ሲም የወጣው በእርሶ ስም ነው?
ሲሞ እ
በእኔ ስም ነው እሺ ስለዚህ አሁን በምነግሮት የቴሌግራም username። መታወቂያና ፎቶ ይልኩልኛል።
መታወቂያና ፎቶ ቴሌግራም አልጠቀም በነገራችን ላይ እሺ በሌላም ሰው ቢሆን ይላኳ ግዴታ ነው።
ግዴታ ነው አዎ ግዴታ ነው።
በሌላ ስልክ
በሌላ ሰው ስልክ ችግር የለም።
ቁጥሮትን ቁጥሮትን ታች ላይ ጽፈው ያው ነው ያሸነፉበት ቁጥር ታች ላይ ጽፈው መታወቂያና የእርሶን ፎቶ መላክ
እሺ ችግር የለም እሺ የያዙ username ኣችን የያዙ at ኢትዮ መቶ ሰላሳ promo
at ኢትዮ ሰላሳ promo አዎ። at ኢትዮ መቶ ሰላሳ ብለው search ሲያደርጉ ቴሌግራም ላይ ይመጣሉታል። ከዛ at ኢትዮ መቶ ሰላሳ promo የሚለው username ኣችን ላይ መላክ ሁለት ስላለ bot ኡ እና at ኢትዮ መቶ ሰላሳ ብለው search ሲያደርጉ promo የሚል ይመጣል።
እሺ እሺ እሺ እንዳይረሱ በዛ ላይ ይላኩ። እ፣ ከረሱ ደግሞ ስልሳ አምስት ሰማንያ ሰባት ደውሎ ይጠይቁ።
ስልሳ አምስት ሰማንያ ሰባት እሺ እሺ አመሰግናለሁ።